ጤና ይስጥልን ጉዳይ አክሲም አባላለሁ። የምንወስደው
ድርባ እባላለሁ። የበላይ ስራ እንትን ዘላለም ነበረ ደውልላቸው ምናምን ብሎ እንትን አለ።
እሺ፣ የምን ባለሙያ ኖት?
ሁሉም ሰራለሁ። ብቻ ቀለም፣ board፣ frame እነዚህ ceramics ሰራቸዋለሁ። እነዚህ
ምን ያህል ጊዜ ልምድ አሉት?
ከአምስት አመት በፊት
okay፣ እሺ። ማን ልበል ስሞትን?
ድርባ ዘውዴ።
ድሪባ ዘውዴ።
አህ
እሺ፣ ቁጥሮትን ይንገር፣ ስልክ ቁጥሮትን እሺ
ዜሮ ዘጠኝ